ጤና ይስጥልኝ ስፖርት ነው ባኮ የምንወደው።
hello ጤና ይስጥልኝ።
hello hello ይሰማል?
ይሰማል? አዎ።
እንትን እዚህ deposit ሌላ አማራጭ የለም እንዴ? አንበሳና ሌላ ብቻ ነው ያለው።
ትንሽ technical የሆነ ችግር አጋጥሞናል። አሁን በምነግሮት መሰረት ግን deposit ማድረግ ይችላሉ።
okay እሺ። በምን ላይ አሁን አማራጭ ሁለት በምነግሮት- ብቻ ነው ያለው?
ወደ ምነግሮት ስልክ በ- በቴሌብር deposit ያደረጉና screenshot አድርገው በቴሌግራም ይልኩልናል ደረሰኙን ማለት ነው።
okay ከዛ እኛ okay።
እናስገባሎታለን።
text ወይስ ቁጥሩን ትነግሪኝ?
ቁጥሩን የያዙ
እሺ አንዴ ታገሽኝ። እሺ እሺ ንገሪኝ። hello ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ፍትህ አምላክ ማርዬ።
ፍትህ አምላክ ማርዬ።
አዎ okay በቃ ከዛ ቴሌግራም ላይ ላይ በዚህ ቁጥር ነው ደረሰኙን attach ማድረገው ቁጥር የያዙ የቴሌግራማችንን ዜሮ ዘጠኝ የቴሌግራም ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ሙሉ ስሞትንና ሁሉ ስፖርት የሚጠቀምበትንም ስልክ ይላኩልን ቴሌግራም ላይ።
እሺ እሺ በዚሁ ቴሌግራም ማለት ነው አዎ በሰባ ስምንት ቤቱ እሺ እሺ thank you እሺ እሺ